ሰላም ጤና ይስጥልኝ ብስት ቤት ሄሎ ብስት ቤት
ቤት ነው ይቅርታ የምንወደው
account ኤ ላይ withdraw እኮ አርግቼ እስካሁን ምንም አልገባልኝ። ሁለት ቀን ሞላኝ።
ቤስት ቤት ስልክ ቁጥሩ የደወሉበት ነው።
አዎ በዚህኛው ማለት ነው
ስንት ብር ነው አሉኝ? ይቅርታ
ስድስት ሺህ አምስት መቶ ሁለት ሺህ አምስት መቶ እሺ፣ አንዴ ጠብቁኝ።
ሁለት ቀን ሞላኝ።
እሺ ሌሎት አንዴ ጠብቁኝ። ከትናንት ወዲያ ነው ያለኝ። ይቅርታ አዎ ከትናንቱ ዓርብ ዕለት ማለት ነው።
እሺ እሺ ሁለት ሺህ አምስት መቶ ብር ነው ያሉኝ። አንድ ጊዜ ነው ሁለት ሺህ አምስት መቶ አራም ስድስት ሺህ አምስት መቶ ነው እንጂ ያወጣሁት።
ስድስት ሺህ አምስት መቶ ከትናንት አዎ።
ወዲያ አይደለ? ገብቶሎታል እኮ ፈቲ ባንኩ- አብዱራህማን አውለድ አይደለ?
አዎ፣ ባንኩ ላይ ነው እኮ ያልገባው። እንዴት ምን ላድርግ?
ብቻ እንዲ አካውንት ነንበሩን ልንገሮትና ቼክ ያድርጎልኝ።
አንድ ሺህ እሺ
እ፣ ሀምሳ እሺ
አርባ ሶስት እሺ ሰባ አንድ ስልሳ አንድ አምስት ልክ ነው። ከኛ side balanced ነው የሚለው። ከዚህ ቀደም ደውለው ነበር።
አዎ ከኔም እኮ ተቆርጧል። ግን እዛም ሲሄድ ምንም የለም ባዶ ነው እኮ account ላይ።
ባንክ ደውለው ጠይቀዋል። ንግድ ባንክ
ወይ ሌላ ማናግረው ባ- የ deposit ኡ ምናምን አካል ምንም የለም እንዴ?
ባንክ አናግረዋል ደውለው ንግድ ባንኮችን።
ዘጠኝ ሀምሳ አንድ አያነሱ
እስኪ አንዴ ደግመህ ደውልና መጀመሪያ እነሱን contact አድርጋቸውና እንዳልገባ እርግጠኛ ከሆንክ መልሰህ ደውልልን ለኛ። ምናልባት ከነሱ side ሳያስገቡትም ሊሆን ስለሚችል ከኛ ጋር ግን እ፣ ተ- ቀናሽ ተደርጎ ወደ ን- እዚህኛው ንግድ ባንክ ተቆርጧል እኮ account እኔም ከፍተዋል።
አውቀዋለሁ ስለ ተቆርጧል።
አዎ። እስኪ አንዴ ንግድ ባንክ ደውለው መልሰው ይደውሉልን።
እሺ እሺ እሺ መልካም ቀን።